ቤት ቤት ሰዴት ነው የሚለዳው
ቅድም እያስተካከሉልኝ ነበር። አብርሃም ነኝ ከአዲሎ ወጡብኝ። እስካሁን ድረስ እያስተካከሉኝ ነው። ፕሪንተሩ እየሰራኝ አልነበረም። ያኛውን ነገር እያስተካከሉኝ ነበር።
ፕሪንተር ፕሪንተር ነበረ እምቢ ያለህ ነበረ የቤት አዎ መ- አዎ፣ ቢት ማናጀሩ እምቢ ብሎኝ ነበር። ያው የሞክረው ነበር። በዛ ወጡ፣ አልገቡም።
እሺ አንዴ ጠብቀኝ ኔትወርክ አስቸግሮ ነው ድጋሚ ይገባልሽ ኔትወርክ አስቸግሮት ነበር የወጣው hello
ወይ እ ድጋሚ ይገባልሽ ኔትወርክ አስቸግሮት ነበር የወጣው
እሺ እሺ